ሄሎ ሰላም ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ዶንኪ ቲዩብ ነው መድሎች ዳውት።
አይ ድንቅ ልጆች መጠቆም ነበረ።
የስንት ዓመት ልጅ ነው መጠቆም የፈለጉት? የስንት ዓመት ልጅ ነው መጠቆም የፈለጉት?
ኦልሬዲ ዘጠኝና አስር ዓመት ናቸው። መንታ የሆኑ እንደዛ ነገር ነው። ኦልሬዲ እኔ ልጆቹን በተደጋጋሚ ስለማያቸው
እሺ ግን አሁን ላይ እኛ ጽሁፍ ልጆች እየመዘገብን ያለው እድሜያቸው አምስት ዓመት እና ከዛ በታች የሆኑና ልዩ ተሰጥኦ ያላቸው ልጆች ነው። አሁን ላይ ልዩ ተሰጥኦ ስላላቸው ነው ልጆቹ የአስራ አንድ ወር ልዩነት አላቸው። ልዩ ተሰጥኦ ስላላቸው ነው እኔም መጠቆም የፈለኩት።
እሺ ገብቶኛል። ግን ያው እኛ አንድ መስፈርታችን እድሜ ስለሆነ አሁን ላይ ለሚገኙ ልጆች አምስት ዓመት እና ከዛ በታች ብቻ ነው። ከዛ በላይ ጀምር ደግሞ ማስታወቂያ እናወጣ ብለን
አሀ ከአምስት ዓመት በታች ነው።
አዎ ከአምስት ዓመት በታች okay እሺ እሺ። እናመሰግናለን ስለደወሉልን።
እሺ እሺ መልካም